ሄሎ ጤና ይስጥልን ችብችብ
ጤና ይስጥልን ነው አብሮ ይስጥልን
ሞዲ ደርሶ ነበር ግን እንትኖች አልመጡም ያልመጡ እቃዎች አሉ መች ነበር order ያደረጉት ትላንት ነበር አምስት ስምንት አዝዤ አምስቱ መጧል እሺ አሁን ተረክቤያለሁ
እ፣ ምንድን ነው የቀረው order
ድንች ጥቅል ጎመንና እ፣ ቲማቲም
እ፣ በአዶናይ ነው አዶናያ
ሌሎቹን ዛሬ ነው የተረከቡት አሁን ነው አሁን ተረከብኩ አዎ።
አዎ ምንድን ነው ድንችና ጥቅል ጎመን ማታ ላይ ነው ይመስለኛል complete የሆነው
አይ ሁሉንም እኩል ነው የጨረስነው ሁሉንም አዎ ግን accept ስላልተባለ ነው አሁን የሁለቱ ኮድም አልደረሱትም አይደለ
ደርሶኛል የጥቅል ጎመንና የድንች ጥቅል ኮድ ጎመን አልደረሰ- ያልደረሰኝ እንጂ የቲማቲም አ፣ potato ኧረ ደርሷል ደርሶታል እዚህ ላይ ግን accept አልተባለም ተይ እንጂ አዎ እና ይሄ ለነገ ነው ይመጣሉት
እሺ ነገ ይመጣል አዎ ነገ እንልክሎታለን እሺ፣ እሺ እሺ እሺ መልካም ሶስት ሶስት አይተም ማለት ነው አዎ ሶስቱን አይተን ነገ እንልካለን ይህችም ውሰድ እሺ እሺ እናመሰግናለን መልካም ቀን